ጤና ይስጥልኝ ምችው ሄሎ
ሴትን ማግኘት
እሱን ቀጥታ ማግኘት አይቻልም። ምን ነበር ጉዳዩት? ምን አሉኝ? ድምፆት ይቆራረጣል።
ድጋፍ ፈልጌ ነበረ። ከባህር ዳር ነው የምደውል።
እ ለእርዳታ ጉዳይ አሁን ላይ እየመዘገብን አይደለም። ከአንድ ሺህ በላይ የተመዘገቡ አሉና እነሱን እስከምናስተናግድ ለጊዜው መመዝገብ አቁመናል።